ሄሎ
አቤት ጤና ይስጥልኝ።
አብሮችልን ካሽር ኮድ ደስሽን አስዬልኝ እሺ እሺ ንገረኝ።
አንድ መቶ
እሺ
ሀያ ስድስት እሺ ስድስት ዜሮ አንድ ስድስት ዜሮ አንድ ይሄ ዶስ ነው። ሶስት ጨዋታ ነው የወደቀው። ሶስት ጨዋታ ነው የወደቀው እና ተመላሽ የለውም።
እሺ አይ እንዲበላ ሊፈልግ ነው ችግር የለውም እሺ እሺ ሌላ አለ ማይለ የለም የለም እሺ እሺ መልካም ቀን